hello ጤና ይስጥልኝ ቤት ቤት
ሰላም እንዴት አመሸህ? በዚህ ቁጥር እንትን withdraw አድርጌ ነበር አንድ ሺህ ብር ግን account ላይ አልገባም። አሁን
hello ታውቋል። እዚህ እ?
ቤት አዎ፣ በዚህ ቁጥር
ስላወራ
አሳቢ
hello ይሳል ምናምን።
ይራራ ደግሞ ቼክ አድርጉት ነው
እሺ እሺ ነበር
ሄሎ አምን አልክ ቆራረጥ ድምጽ ስንት ብር አንድ ሺህ ብር አንድ ሺህ ብር ነበር ዊዝድሮ ላይ ያደረኩ የነበረው አርባ ማክንትል አሁን ገራ መስሎኝ የሆነ ሚት እንትን።
አሁን ኮንፈርም አድርጌዋለሁ። እሺ እሺ እሺ እሺ አመሰግናለሁ።
መልካም ምሽት። እኛም እናመሰግናለን።